ጤና ይስጥልኝ ለስፖርት ነው ባኮ የምንወዳው
አፍ ነው መጀመሪያ። hello ሁሉ ስፖርት ባኮ የምንወዳው እሺ፣ በቴሌግራም የላኩት screenshot አለና
እሺ፣ ኮዱ እስኪ ይልኝ። በሌላ ስልክ ነው የላኩት።
የላኩበትን ሲንገር አስራ አስር መጨረሻ ዜሮ ዘጠኝ አስራ አራት አስራ አራት ሀያ ዘጠኝ ሀያ ዘጠኝ ስልሳ አምስት እሺ
አስራ ሶስት
ምንድን ነው ጥያቄዎት?
okay እንትን ገንዘብ አልተመለስልኝም። የጓደኛ በዚህ አንድ ላይ የቆረጥ ነው ተመልስሎታል።
እርስዎ በምንድን የቆረጡት? መጀመሪያ በገንዘብ በቦነስ ብር ነው?
አዎ አይደለም አይደለም cash ነው።
እሺ እንጠይቅልዎታለን። መልስ ስናገኝ ቴሌግራም ላይ እንጽፍልዎታለን።
ወደ የላኩልሽ የነገርኩሽ ቁጥር ነው የሚላከው።
አዎ ቴሌግራም ላይ እዛ ላይ ጠብቀዋ አዎ እሺ እጠብቃለሁ።